hello ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
hello ይሰማል?
hello ይሰማል ይሰማል።
ፍሊት ፍሊት- ፍሊት አዎ Flintstone ነው ምስሉን የደወሉት። ምን ልርዳዎት?
እና ቢሮዋቸው የት ነው እ፣ ለማወቅ ፈልጌ ነበር አድራሻቸው።
የት አካባቢ ነው እርሶ?
እኔ አሁን ሳሪስ አካባቢ እንደዛ ከሆነ የቦሌው ይቀርቦታላ።
ወደ የቱ የቱ አካባቢ ነው?
ሀያት ሆስፒታል አካባቢ።
እዛ አካባቢ ጋር ነው አዎ ቤት መግዛት ፈልገው ነው?
እንትን ነበረ የሆነ ማስታወቂያ ያው አይ- አይቼ ነው ማስታወቂያ ም።
ሰምቼ ነው።
okay ቤት የመግዛት አዎ እንደዛ ነገር ነው።
ስለዚህ ይህ okay።
ሳይሆን እንትን ነው።
አክሲዮን ነው?
አዎ okay እንደዛ ከሆነ ሰኞ ነው የምንጀምረው።
እ፣ ሰኝ- ሰኞ ነው የምንጀምረው። ቀጠሮ ሊያዝሎትና እ፣ የሚቀርቦት ቢሮ መጥተው ማውራት ይችላሉ። ስሞትም አልበል
እኔ እ፣ ስሜ ሱራቴ ነው።
ምን አሉኝ?
ሱራቴ ነው።
እሺ ማስታወቂያችንን ከምን ሰምተው ነው?
እ?
ማስታወቂያችንን ከምን ሰምተው ነው?
እ፣ ከሬዲዮ ነው የሰማሁት።
ስለዚህ ለሰኞ ቀጠሮ ሊያዝሎት
እና የት ነው ቢሮዋችሁ እኮ ነው አሁን ቢሮ አሁን ቢሮ ቦሌ ሀያት ሆስፒታልን ያውቁታል አይደለ?
አያት አቋዋል ትንሽ ከፍ እንዳሉ ሞይ እንኳ አለ ሱዙኪ መኪና መሸጫው።
እ?
ሞ- ሞይ እንኳ አለ ሱዙኪ መኪና ሞይ?
መሸጫው። አዎ ሞይ እንኮ ወይንቆ የሚባል አለ እዛ አካባቢ ችግር የለውም። ሀያት ሆስፒታል ሲመጡ እኛ ወተን እንቀበሎታለን። ስለዚህ ለሰኞ ቀጠሮ ሊያዝሎት።
አዎ ኢንፎርሜሽን ለማወቅ ፈልጌ ነው። ገብቶሃል ምናምን አንዳንድ አዎ ገብቶኛል። ከሽያጭ ሰራተኞቻችን ጋር ነው የሚያወሩት። እነሱም አዎ።
ቢያገኙ የሚያገኙት ደግሞ ቢሮ ነው። ስለዚህ ሰኞ ለቀጠሮ ይዤ ልደውሎትና መጥቶ ከእነሱ ጋር ያወራሉ።
በቃ ችግር የለም እኔ እደውላለሁ። እራሱ ሰኞ ነው ሰኞ ልምጣ።
አዎ አዎ።
በቃ ሰኞ እመጣለሁ። በቃ እላለሁ። ይሄ ችግር የለም።
እሺ እሺ
ሰላም ነው።
እሺ